ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ቶሊጋል ሼልድ ሜሮን ይባላለሁ። ምድርዳውት
እሺ፣ ለማማት ነበረ።
እሺ እ እ እንትን በደቂቃ ትንሽ ብር ነው የሚቆጥረው እ፣ እና በቂ ካርድ መሙላት አለቦች ይደውሉ እና በቂ ካርድ ከሞሉ ጉዳዮችን መቀጠል ይችላሉ።
እሺ፣ ማለት አምሳ ብር አለው። በእሱ ማውራት ይችላል።
okay እሺ፣ ስሞትን ንገሩኝ መጀመሪያ።
አበባዬ ግርማ
አበባዬ ግርማ
እሺ፣ አድራሻ
አድራሻ hello hello ሄሎ